ጤና ይስጥልኝ ጉዳይ ሀና እባላለሁ።
ሄሎ ሄሎ፣
ሰላም ነው ሰላም እግዚአብሔር ይመስገን።
አለን። ስራ ፈልጌ ነበረ። በምን ዘርፍ ነው ያለን?
እሺ እ እርስዎ ባሉት የሙያ ዘርፍ ልመዘግበው ትችላለሁኝ።
እ የኔ ሙያ ዘርፍ ዋተር ፕሩፍ ነው።
ዋተር ፕሩፍ። እሺ አ እ እባክዎትን ሙሉ ስሞትን ይንገሩኝ።
ፈቀደ ባህሩ።
እሺ በዚህ ቁጥር ነው የምናገኘት።
አ እሺ water proof ኡን ነው ወይስ ሙሉ የቧንቧ ስራውን ነው የሚሰሩት?
እ ዋተር ፕሩፍ ነው።
ዋተር ፕሩፍ ምን ያህል ጊዜ አ ሰርተውበታል?
አምስት አመት።
በዚህ ቁጥር ነው የምናገኘት።
አ እሺ ስለኛ መረጃ የት ነበር የሰሙት?
እ ስለኛ መረጃ የት ነበር ሰው የሰሙት?
ሰጥቶኝ ስልካቸው ሰው ሰጥቶኝ ነው። እኔ መረጃ ሰምቼ ሳይሆን ጓደኛዬ ሰጥቶኝ ነው።
okay እሺ እድሜው ስንት ነው?
ሀያ አምስት
እሺ የት አካባቢ ነው የሚኖሩት?
ጀሞ
ጀሞ። እሺ አ ስለዚህ ወደ ስራ ገበያ ለመቀላቀል በአካል ቢሮአችን መገኘት ስለሚኖርቦት ደውለን ቀጠሮ እ ምናስይዞት ይሆናል። እስከዛም ደግሞ የተለያዩ የስራዎች post የሚደረግበት ቻናል አለ የቴሌግራም፣ እሱን እሺ እንዲቀላቀሉ ልክልታለሁ።
እሺ
እሺ ባህሩ መልካም ቀን።